አምቡላንስ መሀሌት ነኝ። እባክዎ ምን ልርዳዎት? ሄሎ
አቤት
አቤት
ልኬ ነሽ
እ ምን አሉ?
ልኬ ነሽ
ሄሎ የልቤ ነሽ ሄሎ ሄሎ ሄሎ
አቤት
ምን አሉ?
የልቤ ነሽ እንዴ
አይደለሁም። ተሳስተዋል።
አይደለሽ? እሺ አዎ ተሳስተዋል። ችግር የለም